ሄሎ ሰላም ጤና ይስጥልን። ሄሎ ሄሎ
ሄሎ አይሰማም?
ሄሎ ሰላም ጤና ይስጥልን።
ይሰማል? እማ?
ሄሎ እንዴት አመሸሽ? አይሰማም? እሺ ዩቲዩብ ለመመዝገብ ነበር እማ ስልጠና እሺ እሺ ስሞትን ማንበል ማን አሉኝ? ድምጾት ድምጾት ይቆራረጣል።